እንትን ለዛሬ አስይዤ ነበረ ማለት አስመዝግቤ ነበረ። ቴዲ የሚባል ትንሽ አእምሮ መም ነበረበት ትራንስፖርት ፈልገን ዛ- ዛሬ እንትን አላልንም እና እስቲ ለነገ ነው። ግን price አችሁ በቃ last ነው። የሆነ ነገር አስተያየት ታደርጋላችሁ። ዝም ብዬ ስላናገርኳት የዛን ቀን ብዬ ነው። አምስት ሺህ ነበር ያለችኝ። last price ነው አይደለ?
last price ነው።
okay share እንትን አላችሁ እንደ receipt ይኖራችኋል? ማስረጃ ስለሚጠይቀኝ ይኖራል አይደል? በቃ ስለነገ ስለተዘዋወረብኝ ነው። ነገ ደውዬ አሳውቅሻለሁ። ማ እሺ፣ እሺ። በሚቀ- ሌላ ስልክ ካለ ግን text አድርግልኝ። በየ call center ኡን ከማስቸግራቸው በቃ እሺ፣ እሺ። በዚህ ስልክ ነው text ማድረግልሽ?
በዚህ ስልክ አዎ፣ text አድርግልኝ እና ልመጣ ነው ኑልኝ ብዬ እደውላለሁ። ወይ ትራንስፈርም ከሆነ አድርጌ በቃ እሺ፣ እሺ።
እሺ እና እሺ አመሰግናለሁ።